ሀይሉ
hello፣
አቤት ሰላም ጤና ይስጥልኝ። ቴሌ
ቲኬት የሚለው እንዴት አድርጌ ነው የምጠቀመው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። መጀመሪያ
እ- እሺ
አ ሶስት ቁጥር ላይ ለመጫወት የሚል አለ።
እሺ ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ባሉት እሺ።
ስድስት እኮ game ኦችን ይጫወቱ፣ እድሎትን ይሞክሩ፣ መርጠው ይጫወቱ።
okay እሺ።